Hello hello hello hello ይሰማኛል? Hello ማን ልበል?
ቤርሳቤ ነኝ።
እሺ እንትን ነበረ order ነበረ።
እሺ፣ customer ኡ ምን አለ መሰለሽ እኔ ያዘዝኩትኝ ከሰሚት ነው። ደግሞ ያለሁበት location መገናኛ አይደለም፣ ፊጋ ነኝ።
ስንት ነው order number ኡ?
Order number ኡ ደግሞ ስንት መሰለሽ ቤርሳቤ? Order number ሰባ ሁለት ሰባ customer ኡ waiting እየገባ ነው። አንዴ customer ኡ waiting እየገባ መልሼ ነው።
እደውልልሃለሁ። በቃ check ላድርግና ማን ነው ስምህ?
ይትባረክ ደምስ አይለምዬ እሺ፣ እደውልልሃለሁ። ተባረክ።
ደዊ